hello
አቤት ጤና ይስጥልኝ።
አብሮ ይችልን ምን ልታዘዝ?
ሂሳብ እየተቆረጠብኝ ነው።
እሺ እንደዚህ አድርግ። ኮከብ ዘጠኝ ሰማንያ አምስት መሰላል አድርገህ ደውልና ስድስት ቁጥር ነካ።
ኮከብ
ኮከብ ዘጠኝ ሰማንያ አምስት መሰላል አድርገህ ደውልና ስድስት ቁጥር ነካ።
ስልኩን ቁጥሩን ላስገባ።
አይደለም ኮከብ ዘጠኝ ሰማንያ አምስት መሰላል አድርገህ ደውል መጀመሪያ።
እሺ ልደውል።
አዎ ከዛ ስድስት ቁጥር ነካ።
እሺ እሺ